hello ዳንኤል አቤት ሰባት ሰማንያ customer ስልክ አያነሳም ብለህ አሳውቀህ ነበር እኮ አይሰራም ብዬ አይሰራም ብለህ። እሺ ኦ- እ- ሌላ ስልክ ልስጠህ እኮ አሁንማ አገኘኋት ዜሮ ዘጠኝ አስር ሀያ አርባ ስድስት ዜሮ ሰባት ላይ ደወለችበት።
አ- አ- በሱ አሁን ሰጠኝና የሆነ ኮልቴና ደወልኩላት።
እሺ አ- አግኝተሃታል እርግጠኛ ነህ?
አ እኮ on time ኡን ይስተካከልና complete ቢሆን
አ- ጨርሰኸው ነው?
አ
እሺ እጠይቅልሃለሁ፣ ግን on time ይስተካከል አይስተካከል እ፣ እኔ አላውቅም። እሺ ግን እኔ እጠይቅልሃለሁ።